Hello፣ ጤና ትምህርት ነው።
Hello Hello፣ አቤት።
ሰላም ነው።
ሰላም አለን።
ፍሊንትስቶን ምናምን ቤት ፈልገን ነበር እሺ።
ለመግባት እና ቅድሚያ ሶስት መቶ ሺህ ብር ክፍያ ነው ያልሽው።
አዎ፣ ቅድመ ክፍያ ሶስት መቶ ሺህ ብር ከፍለው ቀሪውን ደግሞ እስከ አምስት ዓመት ከወለድ ነጻ።
እስከ ስንት ይሆናል ቀሪው ክፍያ?
እሱ እንደርሱ ምርጫ ነው፣ ይለያያል። ወደ ዘጠኝ የሚሆኑ site ኦች አሉ። የዘጠኝም site ዋጋ ይለያያል። ሙሉ መረጃ ቢሮ መጥተው ነው የሚያገኙት።
የት ነው ቢሮችሁ?
ቦሌ ገርጂ ልደታ አለ።
እሺ ልደታ ምኑ ጋር ነው?
ልደታ ፍርድ ቤቱን አወቁት።
አዎ።
ከፍርድ ቤቱ እንደተሻገሩ መርካቶ የገበያ ማዕከል የሚል ነጭ ህንጻ አለ። መስኮት መስኮት ያለው Okay አውቀዋለሁ።
እሱ የኛ ህንጻ ነው። Ground ላይ አለን።
በቃሽ።
ማን ልበል ስሞትን?
እ፣ ሮማን በቀለ እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እንትን ላይ normal text ደርሶ ነበር ፍሊንትስቶን ሆምስ ከሶስት መቶ ሺህ ብር ጀምሮ ምናምን የሚል።
አዎ ልክ ነው። እሺ እና ዛሬ ይችላሉ?
ዛሬ ወይ እንመጣለን። እሺ እንሞክራለን።
እሺ እሺ እሺ ቻው። እግዚአብሔር ይስጥልኝ።
እ